hello hello ጤና ይስጥልኝ።
ጤና ይስጥልኝ።
ከ We Plus Solution ነው የደወልኩት።
አቤት ከ We Plus
ዊትላክ We Plus Solution ድርጅት
ምንድን ነው?
እ፣ ልጆች አናግረውት ነበረ We Plus እንዲመዘገቡ app ኡን አውርደው
አ፣ ወይ መቼ ነው እንደዛ አደረኩት?
እ፣ አንድ ሳምንት ወይ ሁለት ሳምንት በፊት ሁለት ሳምንት አዎ፣ እንደዛ
ስለምንድን ነው?
እ፣ ድርጅቱ እንደዚህ አይነት የሚሰጡ service አንድ ላይ የያዘ ሲሆን እዛ ላይ ብትመዘገቡ እኛ promote በነፃ እናደርግላቸዋለን። ድርጅቱም ሰውን በቀላሉ እናንተን አይቶ የእናንተ information እንዲያውቅ ነበረ።
application በማውረድ ብቻ አዎ መመዝገብ ነው።
እም፣
We Plus Solution Provider የሚል app ኡን ያወርዱታል ወይስ link ኡን ላው- እ፣ ልላክሎት በ አይ ግድ የለም እስኪ ልየው። ስለ app ኡ አንዳንድ information ይኖረኝ መጀመሪያ እሺ እ፣ እንትን እላለሁ። እሺ
እሺ We Plus Solution Provider የሚል okay እሺ፣ Play Store ላይ
okay እሺ፣ እሺ አመሰግናለሁ እሺ፣ መልካም ቀን አሜን።